ሰላም ነኝ።
እንትን ሀምሳ ስድስት አርባ አራት ማለት accept ስለው እንትን አይልም። ማነው የ customer ስልክ አያነሳም።
ሀምሳ ስድስት አርባ አራት አዎ customer ስልክ አያነሳም።
ኧረ አይደለም እ application ኑ ራሱ accept ሳልለው የሆነ እንደ accept ነገር አለ መሰለኝ። accept ስለው እንትን አይልም።
ምን አይልም።
ይሄ በቃ ትክክለኛው እንደ በፊት አያመጣም። እና እስኪ cancel ከሆነ ኢሊንዳት የሚሰራ ነው አለችኝ ቅድም አሳውቂ።
ቆይ እሺ ማነህ ማነህ ስምህ?
እ ብሩክ
ብሩክ okay edit እየተደረገ ወደ ኋላ ተመልሶ ነው?
ኧረ እኔ እንጃ order ኡን order ኡን ከያዝኩት በኋላ ማን ነው ራሱ ዝም ብሎ የሆነ slide አመጣ። ከዛ እኔ accept ልለው ስል ይመልሷል ድጋሚ
ቆይ አንዴ እሺ እ ለማን ነበር ያሳወቅከው?
እ መሰረት መሰረት መሰረት መ- የብሩክ order ምንድን ነው? ብሩክ መንግስቱ ነህ?
አዎ አዎ
accept ስለው እንትን ምንም አያመጣም። የሰውየውን ስልክ አያመጣም።
okay edit እየተደረገ ነው። እሺ አባዬ፣ ለዛ ነው የ customer ኡን ስልክ ታውቋለህ?
ኧረ አላውቀውም።
እሺ ልስጥህ፣ ቆይ እሰጥሃለሁ። ወይ አንሺ አሁን እንትን ካልኩኝ በኋላ እንዴት ነው ታዲያ complete ማረገው?
edit አድርገህ ጨርሱታል። እዛ አንተ ምግቡን እስኪሰጡክ ምናምን ድረስ edit የ- አድርገህ ጨርሰን ይጠብቃል።
እዛኔ እንትን ትላለህ።
በቃ እሺ። እና ስልኩ ደግሞ- ታዲያ እንዴት ላግኝ?
ቆይ እሺ እ፣ አሁን ልንገርህ ወይም ደግሞ አይ፣ text እሺ፣ አድርግልሃለሁ።
አዎ ላኪልኝ ላኪልኝ።
በቃ እሺ እሺ እሺ
እሺ አባ